ጤና ይስጥልኝ።
አብሮ ይስጥልኝ።
ከድር አጋር ነበር የምደውለው አባይ ቲቪ
ከምን
ከድር አጋር ነበር የምደውለው አባይ ቲቪ ድር ገበያ።
ሄሎ ሄሎ፣
አቤት።
ከድር አጋር ነበር የምደውለው ድር ገበያ።
ከድር ገበያ ነው። እሺ፣
አጋር ለመሆን ተመዝግበው ነበረ።
ኧረ አይ፣ ጻኑ በስተተመዝግቦት ነው እንጂ እኛ ሌላ ቦታ ነው ያለነ።
እሺ፣ እሺ።